Hello አዎ ጤና ይስጥልኝ ቤተሰብ አዎ ሰላም ነሽ በእናትሽ ሰላም ነው ሰላም ነኝ
አለን
ዛሬ ጠዋት ላይ ሌሊት ላይ 11 ሰዓት ላይ እ
withdraw አደረኩት እኮ ብር
እሺ
ሁለት ሺህ ስምንት መቶ ነው
አልገባልህም እስካሁን ቴሌ ብርም አልገባም account ላይ ደግሞ ወጣች እሺ ስልክህን ንገረኝ
የጫወትኩበት ስልክ አዎ የቤት ቤት ቁጥርህን እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አራት ሀያ አራት
ሰማንያ ስድስት ሰማንያ ስድስት አስራ አራት አስራ አራት ስልሳ ዘጠኝ ስልሳ ዘጠኝ እሺ ጠብቀኝ አንዴ እሺ withdraw ያደረጉበት ደግሞ ቁጥር ልንገር ቆይ check አደርግልሃለሁ አንዴ እሺ ጠብቀኝ እሺ መቆይ
የለም
ያርቀው
Hello Hello process ላይ ነው ይገባል አልሽ ለሳም ለሳንቲም እናሳውቃቸዋለን ሳንቲም ነው አይደለም አዎ እሺ የ withdraw ያደረጉበት ቁጥር አትና ልንገርህ ያ ልንገርህ ዊዝዶ ያደረክበትን ቁጥር አዎ ዜሮ ዘጠኝ አርባ እሺ ሰባ ስድስት ዘጠና ሶስት ሰባ ሁለት እሺ መቼ ይገባል በናሽ ይገባ አሁን አሳውቅልሃለሁ ይገባልሃል
አረ በናሽ ደውለት እስከ ጠዋት የደውልኩት ነው እኮ እሺ የሳንቲም ስልክ ልስጥህ
ማይ አንቺም ደውልና አስተካክል በናሽ እሺ ወይም ስልክ ቁጥሩን ስጠን እሺ ልስጥህ የሳንቲም ስልክ ቁጥር
እሺ አንቺ መደወል ትችልም እኛ ቴሌግራም ላይ ልከንላቸዋለን
አሁን ልክ በናሽ ቶሎ በይ በላት ምን አይነት ስራ እንደ ቻባ ጨመራቸው እንደ ሳንቲሙ እ እንደ ቻባ አሁን ሆነ በቃ ሳንቲም ቢል ድሮ ጥሩ ነበር አሁኑም በቃ ተበላሸ
ልንገርህ አሁን ንገረኝ ይቆርበል ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ አርባ ሰባት ሰባትን አፈርተ አፈርተ የተደባየ እሺ አርባ ሰባት እሺ አስራ ስድስት
አስራ ስድስት አዎ
ደ- ካ- እሺ፣ ካልሆነ ደግሞ ዘጠና ሶስት ስልሳ ላይ ደውሉላቸው ደ- አ- ስምንት ቁጥር ነው አሁን
ዘጠና ሶስት ስልሳ ላይ ደውሉላቸው ዘጠና ሶስት ስልሳ ስልሳ አዎ እሺ እሺ